የጥሪ ማዕከል እባክዎ ምን ረዳዎት?
ትኬት ነበረ እሺ ከየት ወዴት ነው የሚፈልጉት?
ከድሬዳዋ ወደ አዲስ አበባ ለእሁድ
እሁድ ድሬዳዋ ወደ አዲስ አበባ እሺ አንድ ሰው ነው?
አንድ ሰው አንድ ሰው
እሺ እሺ በጣም ይቅርታ ከድሬ አዲስ ለእሁድ ጨርሰናል ሰኞ ነው ያለው።
አዎ ሰኞ ብቻ ነው ያለው?
አዎ የእሁድ አልቋል። ሰኞም የጠዋት አንድ ሰዓት ከሃምሳ እና የማታ ሁለት ሰዓት ከሃያ ነው ያለው አራት ሺህ ሰባት መቶ አስራ አምስት ብር የአንድ መንገደኛ።
Okay ለነገ አለ እንዴ? ቅዳሜ
ቅዳሜም የለም ሞልቷል ቅዳሜ።
Okay እሺ በጣም thank you።
No worries anytime።
እሺ እሺ ስለደወሉልን እናመሰግናለን። መልካም ጊዜ።
ሰውዬ ሰውዬ